good morning የካፒታል ስፓ ቤተልሔም እስኪ ሄሎ ሄሎ፣ ሰላም ሰላም እንዴት ነው?
spa ፈልጌ ነበር።
እሺ ምን ለመጠቀም ፈልገው ነበር?
እ፣ ሞሮኮ እሺ ለመቼ ነው?
ለዛሬ
እሺ ለስንት ሰው ነው የፈለገው?
ለዛሬ ለአንድ ሰው ለራሴ እሺ
እ፣ ለዛሬ ስንት ሰዓት ላይ ነው ክፍት ያለው?
እሺ check ላድርግልኝ።
እሺ፣
አስራ አንድ ሰዓት ላይ
ወይኔ ከዛ በፊት የለው።
ከዛ በፊት busy ነው።
በስመ አብ። በቃ busy ነው። እንመጣለን ካሉ ደግሞ ይመጣሉ። ስምንት ሰዓት ምናምን ላይ እንኳን ብትገኝ አዎ አዎ confirm ናቸው።
ሁሉም እሺ።
አዎ አዎ በቃ ይቀር ለስምንት ሰዓት ነበር። ከዛ በኋላ ፀጉር ቤት ስለምፈልግ እም፣ ቀድሞ ደውሉ ጥሩ ነበር። እሺ